hello,
hello፣
እ
አቤት
ደህና ነህ?
እግዚአብሔር ይመስገን።
አይ ሙዚቃ ግን ቢሮ ይቆረጣል። ግን ሙዚቃ አይለቅም። ምንድን ነው ችግሩ?
ሙዚቃ
አዎ አይለቅም።
ገዝተዋል። ፓኬጁ
እ
ለሙዚቃ አገልግሎት መመዝገብ የሚለው ላይ ሁለት ቁጥር ተጭኖ የሙዚቃ አገልግሎቱን ገዝተዋል።
አዎ
ቀየሽ ችግር ሊሆን ስለሚችል ሪፖርት አደርጋለሁ። ይቅርታ ደንበኛ።
እሺ
እሺ፣ ለደወሉ አመሰግናለሁ። መልካም ቀን።
እሺ